Aló. A ver. መንግስቱ ፍሊንስቶ ነው የምንረዳውት።
እኔ ነኝ ማለት ያለብኝ አንቺ።
አይ እኔ ማለት ያለብኝ እና ሄሎ ስላልሰሙኝ ነው።
አይ ትቀጫለሽ፣ እሺ
አስቀጣሻለሁ።
እሺ፣ ምን ልርዳዎት?
መንግስቱ ነው ይባል።
እሺ ሄሎ፣ ጤና ይስጥልኝ። ፍሊንስቶ ምን ልርዳዎት?
አዎ በዛ አለ። እኔ የምልሽ እሺ፣ አንድ መሸጥ ሰምቼ ነበር። አርቴ መሸጥ ጀምራችኋል። ታስረዱ አዎ ነበር።
አዎ። ምን ላይ ሰምተው ነው?
ሬዲዮ ላይ ሰምቼ ነበር።
OK አዎ።
ይላል። በደንብ አስመጪ።
እ፣ አሁን አክሲዮኑን just ማስታወቂያ ነው እየሰራን ያለ ነው። ሽያጭ የምንጀምረው ሐምሌ አንድ ላይ ነው። አሁን ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ነው ሙሉ መረጃ የምንሰጥዎት።
አሁን ምንም መረጃ የለሽም አዎ ያው አሁን minimum ኡ ሀያ ሺህ ብር ነው
እኮ ማለት ቤቱ ምንድን ነው?
ማለት ነው።
ቤቱ ምንድን ነው? ቤቱ እኛ አፓርትመንት ነው ያው ያውቁታል፣ ሪል ስቴት ነው። ፍሊንስቶን ሰላሳ ዓመት አፓርትመንት ሽያጭ ላይ የነበረ ሪል ስቴት ነው።
አ፣ እሱን ነው share የምንሸጠው።
share ነው የሚሸጠው ማለት already አዎ።
ትገነባላችሁ ነው ወይስ ምንድን ነው? አልገባኝም።
ምን አሉኝ?
ትገነባላችሁ ነው ወይስ ምንድን ነው? አልገባኝም።
አዎ ያው እየገነባን ነው የምንሸጠው ቤቶችን፣ አፓርትመንቶችን።
አውቃለሁ No አሁን አክሲዮን የምትሸጡት ገና የሚገነባ ቤቶችን ነው ለሚገነባ ቤቶች አክሲዮን ትገዙት እሱን ነው ያው detail መረጃ እንሰጥዎታለን ያልነው። ለዛ ነው ስሙትም አልበል ብሩክ ብሩክ። ይሄ እርሱ ስልክ ነው አይደል?
ሌላ ስልክ ተለዋጭ ስልሽ እሺ ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ሶስት ሀያ ሶስት ሰባ ሶስት ሰባ ሶስት ሰማንያ ስምንት ሰማንያ ስምንት ይህንንም ይዘዋለሁ የደወሉበትም እንደውልዎታለን።
እሺ እሺ እናመሰግናለን። መልካም ቀን።